አማርኛ አንድ ብቻ
ኢንካሚንግ እንኳን ስታንዳርድ ነው የሌሎስ አይ ነው የሚሆነው ወይ ፕሪሚየም ነው ወይ ስታንዳርድ ነው የሚሆነው። እ? ፕሪሚየም ነው የሚሆነው። ፕሪሚየም አውት ጎይንግ ሰርቶላት ነው። ስንት ነው ነበራችሁ? ስንት ብሎ ነው የሚሄደው? እ? ስንት እ፣ ስንት ራስ አስራ ሶስት ምናምን